hello ጤና ይስጥልን ደንበኛችን ከኢትዮጵያ ጥሪ ማዕከል ነው የምንደውለው።
አብሮ ይስጥልን
አዲሱ የ BGI ID ደርሶታል።
እ
አባቢ Jambo House ኖት አይደለ?
አዎ
አዲሱ የ BGI መለያ ቁጥር ደርሶታል በ SMS text።
አልደረሰኝም።
እሺ ደንበኛችን ልንገሮት ያዙት።
በስልክ ላይ ያዘ በወረቀት
በሚመቾት ያዙ። እኔ ልንገሮት ቁጥሩን
እሺ
ሀምሳ አንድ
ሀምሳ አንድ
ሀያ ዘጠኝ
ሀያ ዘጠኝ
ሰባ ሰባት
ሰባ ሰባት
ሀያ ስምንት
ሀያ ስምንት ሀምሳ አንድ ሀያ ሰባ ሰባት ሀያ አዎ፣ ስምንት ይሄ የቢ- አዎ ይሄ የ BGI ኢትዮጵያ የመለያ ቁጥሮት ነው ደንበኛችን።
እሺ
እናመሰግናለን። መልካም ምሽት።
አመሰግናለሁ።